hello hello፣ ጤና ይስጥልኝ። hello hello፣ አቤት፣ ሰላም ነው? እግዚአብሔር ይመስገን። ቤቴ ላይ ነሽ? አዎ ነኝ። እሺ፣ ATM አነሳሽም ነበረ? የት ነበር? አዋሽ ባንክ መገናኛ፣ አዋሽ ባንክ ቅርንጫፍ መገናኛ። አዎ እሺ፣ staff ነኝ እኔ ግን መምጣት አልችልም፣ አልፈልግም፣ አልጠቀመውም ሲጀመር እኮ staff ነሽ? አዎ ግን አንድ offer አዘጋጅተናል ለ staff ኦቻችን እና እሺ መተሽ ብትዚ የቁጠባ ነገር እናመቻቻለን። እሺ ጀምረናል። ሁሉንም scan አድርጌ ልምጣ እንዴ? እ ነው እሺ ወይ ወይ እናቴ ምን አልሽ? ምን አልሽ? ይቅርታ hello ወይ ምን አልሽኝ? ይቅርታ ምንድን ነበር ያልሽኝ? አልሰማሁሽም። ለ staff ኦቻችን አሁን ብድር ልናመቻች ስለሆነ ይህም ብድር እንደ formality ስለሆነ መተሽ ብትወስጂ ጥሩ ነው። መገናኛ ነው አይደል ያልሽኝ? አዎ መገናኛ። የቱ ጋር ያለው? ሙሉጌታ ህንጻ ስር። ሙሉጌታ ህንጻ ስር። ህንጻ ስር። የምን ብድር ነው ታዲያ ብድሩ? ለ staff ኦቻችን ባለፈው የአክሲዮን ያልደረሳቸው ለእነሱ ብድር እናመቻች ነው። ስለዚህ ምንድን ነው ጥቃሞት የቴሙን ከወሰድኩኝ አይ እንደ ፎርማሊቲ ስለሆነ ነው። ስለሆነ እንዴት ነህ ዳኔ? እግዚአብሔር ይመስገን። እሺ በቃ እሺ፣ እመጣለሁ። ዛሬ መችል ምን አልችልም፣ ስራ ነኝ እኮ። አይ እዛው ፍቃድ እንጠይቅልሻለን፣ ችግር የለውም። የሆነች አዎ፣ ደስ ይላል። አይኔ አምላኬ፣ አንቺ ግብረ ሰዎች ስግብግብ ነሽ። ነኝ የስ ስሚ ጊዜው ብዬሽ ነበረ። ምን ነው አምሜ ነው ማለት? እኔ ደግሞ ብድር ሲታስጠይ አይታው አይሽ ችጋራም ስለሆንሽ እንደዚህ አይነት ነገር ስለማይሆንልሽ ይደብራል። ትልቅ አይደለ?